ጤና ይስጥልን ዶንኪቲ።
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ማኪን ፈልጊያት ነበር ከይቅርታ ጋር
ማኪ አሁን ከጎን የለሽም ለጊዜ ዜሮ ዘጠኝ ሰባ አምስት ቤት ላይ ይደውሉና በእሱ ሊያገኟት ይችላሉ።
እሺ ሰባ አምስቱን ትነግረኝ ከይቅርታ ጋር
ሲመስመር ላይ ይጠብቁኝ አንዴ።
እሺ
ዜሮ ዘጠኝ ሰባ አምስት እሺ ሀምሳ አንድ እሺ ስልሳ ሶስት ስልሳ
እሺ አመሰግናለሁ እሺ እናመሰግናለን ስለደወሉ መልካም እግዚአብሔር ያክብርልኝ